ቅርብ ነው።
እነሱም ድምፅዎትን ከፍ ያደርጋሉ።
አስተያየት ነበረኝ
የምን አስተያየት ወንድሜ?
እንትን ነበር በዚህ በሬዲዮ ምናምን ማለት ነው በሬዲዮ ማለት ነው። እኔ የማሳያቸው አስተያየት ይሄ አሁን የሆፕ ኮንተር ነው። ምን አገልግሎት ሰ-
ወዳለሁ በነ አገልግሎቱ ላይ ማለት ነው ሰዓት ማዳመጫ ይሰራበት
ማዳመጫ ማለት ነው?
ሰዓት ስንት ሰዓት ምናምን መናገር ይሰራበት እርስዎ ከየት ነው ያደውሉት? ጌታ
እኔ ታጣዬ
ካጣዬ።
ነው።
እሺ
ሰዓት መናገሪያ ቢፈጠርለት ማለት ነው። ሰዓቱን ስንት ሰዓት እንደሆነ ምናምን ለማወቅ ማለት ነው። ሰዓት የማይሞላ ሰው ሰዓት በዚህ በዚህ በቴክኖሎጂ እንዲያውቅ ማለት ነው።
አስተያየቶች ደናል ተገቢውን ጉዳይ ጋራ ና ስራስነ እናሳውቀዋለን። ለጥያቄዎትን
ጥያቄ ሌሎች አስተያየት እንትን ማለት ነው። ሌላ ወሬዎች አሁን እነ ፋን ብዙ አሉ። እነ ቡኤ ምናምን- እነ ቡኤ ቡኤ ምናምን መረጃ ምናምን ገቡ ኦኤ ኦኤ ምን ነው?
ቢኦኤ ቢኦኤ
እሺ።
ቢቢሲ ማለት ነው። ተማታ ድምፅ ግን ውልበኛችን በጣም ቅብሎ ነው የሚሰማን። ትንሽ ከፍ ብታደርግ ሬተርን ጊዜ ስላለ
ድምፅ እንግዲህ ከፍተኛ ነው። የእናንተ ነው በጣም ይጓዛላችሁ።
ኦኬ እሺ። ምራት ስለሌለ ይሆናል።
አዎ እና እነዚህ ካርጎ አስተያየት ማለት ነው። ብዙ አይነት መረጃዎች አ፣ የማይደረጉ ተጨማሪ ሬዲዮኖቹ ይመሩ ነው አገልግሎቱ ስ
እ? እ? ቆራረጠ